Hello ዮናስ እንዴት ናችሁ? እንትን ልኬልክ ነበር አዲስ የ back office account ኡን አየኸው? አይ no no በካሸራ አንድ አይደለም ምልክ አረ አዲስ back office account ነው። ይሄ ማለት ይኸውልህ አሁን በ cash ምናምን መግባት አይጠበቅብህም ማለት ነው። እንዴት ታደርጋለህ? login ስታደርግ shop ኦቹ በአንተ ስር ያሉት አጠቃላይ shop ኦች አሉ አይደለ? ከእነሱ ውስጥ እንድትመርጥ ያደርግሃል። ከዛ አንዱን ለምሳሌ የኦሼ ሀገረ ማርያም አንድን ማየት ብትፈልግ አንድን ብቻ select ታደርግና ከዛ አጠቃላይ በ cashier ኡ ሂሳቡን ታያለህ። አጠቃላይ ስልክ even ምንም ነገር ቢያደርጉ አድጀስትር ቢያደርጉ ምንም ማይቆራረጥ ሂሳብ ያሳይሃል ማለት ነው። ቪዲዮ ምናምን አብሬታች አድርጌልሃለሁ። እሺ እሺ እህ አዎ አዎ ቪዲዮን ያውና እንዴት እንደምታይ ምናምን ነገር ያሳይሃል። እሺ ችግር ካለ ደውልልን። እሺ እሺ